ቆቆም ስጡ ተነስተን ይሄ አልኩኝ አምላክ ይሁን
ሄሎ አብሮ ስጠለን ፖስ ማሽን ነበር ኮሌክሽኑ እየሰራልኝ አይደለም። ሶስት ቀን ነው ምናምን።
እሺ አሁን አውርተን ነበር እና አንቺ ነሽ? ሪስታርት አረኩት ሪስታርት አረኩት እኮ እሺ ግን ምንም ለውጥ የለውም?
ምን ለውጥ የለውም። ሰርች አረግና ይመልሳል።
ይመልሳል። እሺ አዎ የካምፓኒዎትን ስሜን ጋር
የካምፓኒው ስም አዎ
እ፣ ጀሚል ሸሄቦ
ጀሚል ሸሄቦ
የእርሶ ስም ነው ወይስ የ company ው ስም ነው? ጀሚል ሰይዶ።
ይሄ የተመዘገበበት ሲመር የለም።
አዎ
እሺ ቆይ ልየው እስኪ ማን ብሎን አስመዘገበው? ሚሞሪስ ሚሞሪስ
ምን አሉኝ?
የተ- የተያዘው ሚሞሪስ ነው። ሚሞሪስ ሚኒ ማርኬት ነው የሚለው የተያዘው ሚሞሪስ። እሺ አዎ።
ሚሞሪስ ሚኒ ማርኬት።
አ
የእርሶ ስም ነው ጀሚል ሰይዶ።
አ
እሺ ቁጥር አሁን በደወሉበት ለያዘው።
አ
እሺ ደንበኛችን ጉዳዩን ወደሚመለከተው አካል እናስተላልፍሎታለን።
እሺ በተስተካከለ ሰዓት ደውለን እናሳውቆታለን። እናመሰግናለን። መልካም ቀን።